Hello ጤና ይስጥልኝ።
ጤና ይስጥልኝ።
ፕሊንስ ነው ነው የደወሉት። ምን ልርዳዎት?
እንትን ነበረ እሺ አክሲዮን ልገዛ። በ cash ነው የሚከፈለው ባንክ ነው
በሁለቱም ይችላሉ።
እ በሁለቱም ይችላሉ።
ከ account ወደ account አስገብቼ ብመጣ እንደዛም ይችላሉ። የት አካባቢ ነው እርሶ?
የት ባንክ ነው?
እ፣ ገና አልተጅ አልጀመርንም። እ፣ ሐምሌ አንድ ጠንካ- ነው የምንጀምረው።
ምን ያለውን ነገር የምትገባ አዎ ያለውን ነገር ሐምሌ አንድ ላይ ደውዬልዎት አሳውቆታለሁ። ስሞትም አለ እየመጣ- በል።
እየመጣሁ ነበረ።
ዛሬ
እም፣ ሐምሌ የት የት አካ- ከየት ነው የሚመጡት?
ከወደ አዲሱ ገበያ አይ በቃ እኔ ሐምሌ አንድ ላይ ልደውልልዎታ።
እ፣ እ፣ ሐምሌ አንድ ላይ ልደውልልዎታ። ገና ስላልጀመርን ነው። ሐምሌ አንድ ነው የምንጀምረው።
እሺ ስሜን ያዙ ስሙት- ስሞትም አልበል
እ፣
ስሞትም አልበል።
በረከት በለጠ ተካለኝ እሺ ማስታወቂያችንን ከምን ሰምተው ነው?
እ፣ ማስታወቂያችንን ከምን ሰምተው ነው?
እሺ
Hello hello